ሀምሳ ሁለት ሰላሳ አምስት የሚለው ሀምሳ ሁለት ሰላሳ አምስት
ሰላሳ አምስት ነው ያልከኝ? ሰላሳ አምስት
ሀምሳ ሁለት ሰላሳ አምስት ሄሎ
ሄሎ፣ ይሰማኛል። አይሰማህም?
አይ ይሰማል።
ምን ሀምሳ ሁለት ሰላሳ አምስት ምን ነበረ? hello፣
አይ ይሰማል ይሰማል። ወደ ወደ አሸና አስገብተን
off time ን ማድረግ አንችልም።
ሾላ ሾላ ሜዳ order ይዟል። ሾላ ሾላ ሜዳ order ይዟል። ይሄ ደግሞ መገናኛ ነው።
ቢኒያም ነህ?
አይ እኔ ወርቁ ሌላ ድረስ ገብቶኛል። ወርቅ ነው። እኛ ትተናል። off time ን አናደርግም። እኛ off time ን ማድረግ አቁመናል። አዎ፣ አቁመናል። insider order ካልሆነ አሁን እኮ ግን በስተቀር አድርጋችሁለት ነበረ።
ገብቶኛል። እሱን dispatch ጠይቄ እሺ ስላለኝ ነው። ከዚህ በኋላ ወይ dispatch ጋር መደወል ሊኖርባችሁ ነው እንጂ
አይ አንድ driver ይዞት እንሄድ እኮ ብዬ ነው። እሺ ግን ወርቁ ገብቶኛል። ወይ ካልሆነ ይወጣልሃል እንጂ እኛ አናደርግም። አቁመናል።
እሺ ታስወጣለህ። ሞክሪ ሞክሪ። እሺ ኦርደሩን አውጪልኝ።
ጠይቀልሃል።
ወይ ላውደር ዘንድ